ኦርደር ነበር ያለ ኦርደር ነበር ምን
ሄሎ አቤት ብሩክ የም አልታዘዘም ብለው ነው?
አ
እሺ ታገናኘኛለህ?
ማገናኘት አዎ እዛ ከሆንክ አገናኘኝ። እ ኦርደር ነበር ጻፊበት እንጂ ልጁን ፎቶ ላክ በይው። አ ስልክ እያነሱ ስላልሆነ ፎቶ ላክ።
hello
hello ወይ አገናኘኝ።
ያው አናግረኝ እሺ
hello
hello እናቴ ከ BeU ነው
እሺ በመቶ አምስት ስድስት አርባ አምስት order አልታዘዛችሁም? አንድ special burger በየትኛው ስልክ ነው የተደወለው? አስራ ሶስት ቤቱ
አ፣ እኔ ያዘዝኩት ልጅ አይደለሁም check ለማድረግ ነው።
እኔ ጋር አልተደወለም። እኔ ጋር ባለው ስልክ አልተደወለልኝም።
ተደውሎ አልታዘዝሽም አንቺ?
እኔ ጋር አልተደወለልኝም፣ አልታዘዝኩም በዚህ እሺ እሺ እናቴ
hello ብሩክ መልሼ እደውላለሁ፣ ጠብቀኝ እሺ።
እሺ